ሌላው
አቤት አቤት
ያለጠፈ ሳይክል ስንት ነበር?
እ
ስንት ነው የሚባለው? ያለጠፈ ሳይክል ያለጠፈ ምን
ሳይክል ሳይክል አዎ ሳይክል አዎ አለ ሁለት ሺህ አራት አለ አዎ ስንት ነው?
ዋጋው ሰላሳ አራት
ሰላሳ አራት አዎ
ባንክ ስንት ነው የምታመቻቸው?
ባንክ የለውም cash ነው
ባንክ እናመቻችን እናመቻቻለን እኮ ነው የሚለው ማስታወቂያ።
አዎ አይ እሱ ላይ ቪዲዮ ሲሰራ እንደዛ ስለሚል ነው እንጂ ለዚህኛው መኪና እ፣ ባንክ የለውም በ cash ነው የሚሸጠው
እሺ ባንክ የሚመቻች መኪና አለ አባዱላ ያለጠፈ ሳይፌል የለጠፈ አይ ያለጠፈ የለንም የለጠፈ አለን ከፈለክ
የለጠፈ ባንክ የሚመቻች የለጠፈ አዎ፣ ባንክ የሚቻ- የሚመቻችለት ማለት ነው ሁለት ሺህ ሁለት ሞዴል
አባዱላ
አይ ሳይፌል ሳይክል አዎ
ስንት ይመቻቻል ባንክ?
አንድ ነጥብ አምስት ነው የሚባለው ዘጠኝ መቶ ሺህ cash ቀሪው በባንክ